hello hello ጤና ይስጥልኝ።
የቴሌውን ጨዋታ እሺ
እንዴት እንደሆን ለመረዳት ይቻላል።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
አ
ከዛ ሰባ ቁጥር ይጫኑና አማርኛ ያደርጋሉ።
እ ሰባ ቁጥር ተጭነ አማርኛ አድርገው ቋንቋውን
አ፣ ኮ- ኮ- ኮከብ ዘጠኝ ሰማንያ አምስት አዎ
ከዛስ
ትደውላለህ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
አ ሰባ አ ከዛ ሰባ ቁጥር ተጭነ አማርኛ ታደርገዋለህ።
እሺ እሺ ከዛ ሶስት ቁጥር ለመጫወት የሚለውን ትመርጣለህ።
አ፣ እሱን አውቃለሁ። አ እንትኑ መልካም።
በአማርኛ ስላልሆነ አ እሺ እሺ ቴንክ
ዌልካም እሺ